hello ኤፍሬም፣
አቤት።
እንዴት ነክ? ሰላም ነው እግዚአብሔር ይመስገን።
አለን አለን። እ እናንተ shop ላይ ባለፈው ቪዲዮ ልከን ልክ ነበር እና
እሺ አዲስ የተጀመሩ penalty እና crash game ኦች አሉ ብለን
እ አዎ game ኦች አይቻለሁ አዲሶችን።
ሰው እንዲጨምሩልን ምናምን አንድ shop ላይ አትሞክሩም? more ለእናንተ ምናምን ሽያጭ አሪፍ፣ ሌላ ቦታም ጥሩ effect ስለነበረው
okay እናንተም ብዙ shop ኦች ስላላችሁ እዚህ ጋር recommend ቢደረግ አሪፍ ነው ተብሎ ነው እና
እሺ እስኪ አንዱ shop ላይ ምናምን ለምን test አናደርገውም? ያለውን ሽያጭ አይተኸው
okay እሺ እንዴት- በጎንም አይ- በኩልም ስለሆነ
o- okay እኔ እንደው እንዴት እንደሆነ የሆነ ልጅ shop አንድ shop የወሰደ ልጅ ጠይቆ ነበረ ግን
እ አንድ shop ጠይቆ ነበረ። ከዛም ቅድም አውርቼ ምናምን በዲሽ አለ እሱ ነገር አዎ በውሻው ብልሻለ። አዎ አለ።
okay እንደዛ ከሆነ እስኪ አንዱ ትሞክራለሁ ያለ ልጅ አለና በቃ በጣም ጥሩ። አንተም አንዳንድ አንዳንድ shop ኦች ላይ ብታሳያቸው አሪፍ effect ነው። ምክንያቱም ሌላ ቦታ እንደዚህ አይነት game ኦች የሉም። እውነት ለመናገር እኛ ብቻ ነን አሁን ላይ launch አድርገን እየጀመርን ያለ ነው እና
እሺ አንዱን ሱቅ ላይ effect ኡን አይተክ እኛ ጥሩ ሆኖ ስላየነው ነው። ሌላ ቦታ ተሞክሮ ነበረ። በጣም አሪፍ ነው። sales ኣቸው ለየት የሚያለ game ስለሆነ ከነበረው ትንሽ ወጣ ይላል እና ሰው እሱ ነገር fascinate ያደርገዋል customer ኡ።
እሺ በቃ እንደዛ ከሆነ እ፣ አዎ፣ እኛ ብጀምሩ ደስ ይለናል።
ጠይቃለሁ እኔ
በቃ ስሙን ጠይቃለሁ። አዎ፣ ጠይቅና ሳው በቃሽ። ጠይቅና አሳውቀኝ።
አመሰግናለሁ። እሺ።
እሺ እሺ።
እሺ።
ቴንክ ዩ